አንድ ቀን ነው። ከአምስት
ጤና ይስጥልኝ ሄሎ ቪዛ ጁዴ ነኝ። እባክዎትን ምን አይነት የጉዞ መረጃ አልስጦ?
ምን አልሽ?
ጤና ሄሎ ምን ምን አልሽ?
ሄሎ ቪዛ ጁዴ ነኝ። እባክዎትን ምን አይነት የጉዞ መረጃ አልስጦ?
ሞክር ነበር
ጤና ይስጥልኝ ደንበኛችን እም
ምን አይነት የጉዞ መረጃ አልስጦ?
ምን አልሽ?
ምን አይነት የጉዞ መረጃ ልስጦት?
እሺ የወደ ውጭ ሀገር ፈልጌ ነበር
እሺ የት ሀገር specifically ማወቅ ፈልገው- ፈልገው ነው?
USA
እሺ USA በምን በስራ በትምህርት በ visitor
በስራ
እሺ ስራ አግኝተዋል ከዛ ሀገር ቀጣሪ ድርጅት የስራ እድል አግኝተዋል
አይ አላገኘሁም
እሺ ስለዚህ የ- እ የተለያዩ ስራዎችን የሚያገኙበት website ልንገሩት እሺ USA jobs
እሺ
ብለው ሲገቡ አሜሪካ ሀገር የሚ